ሄሎ
ሄሎ ጤና ይስጥልኝ።
አወስትለነ የሆነ ትኬት እንተ ካሸ ኮዶለ ገርስና ቼክአፕ እሺ አርግልኝ እሺ እሺ ንገረኝ።
አስራ አንድ እሺ
ሀምሳ ሁለት እሺ
ዜሮ ዘጠኝ እሺ
አርባ አየር ላልጣበቅ ወይስ አዎ አዎ፣ አንዴ እሺ check እሺ ላድርግ።
እሺ ጠበቅ
አንድ postponed የሆነ ጨዋታ አለው የተራዘመ ጨዋታ ስላለው ሀያ አራት ሰዓት ሲሞላው ነው ውጤቱ የሚለቀቀው።
እኔ ደግሞ ግዴታ ለዛሬ ፈልጌ ነበር እና ዛሬ ነው እኮ የሚለቀቀው። አይ የሰዓት ልዩነት ነው እንጂ ዛሬ ነው የሚለቀቀው። ግን እ፣ ሀያ አራት ሰዓት አምስት- መምራት አለበት። አራት ሰዓት ነበር አይደለም የሚካሄደው ጨዋታው ማታ።
አዎ አራት ሰዓት ነበር አ ስለዚህ ማታ አራት ሰዓት ማለት ነው የሚለቀቀው።
ኡ፣ እና አይደርስልኝ ማለት ነው ለዛሬ
እንኳ እንደዛ ነው ማለት postpone እንደሆነ የሚሆን suspend የሆነ ጨዋታ ካለ ከአራት ሰዓት በኋላ ነው ውጤቱ የሚለቀቀው። የ betting ህግ ነው ይሄ።
አይ፣ እኔም እንትን ከሆነ ማለት ሌላ probability ካለ ብዬ ነው። እሺ በቃ አመሰግናለሁ።
እሺ ምንም አይደል። መልካም ቀን